Hello.
ጤና ይስጥልኝ።
አቤት።
ከ ArifPay ነው የምደውለው። ደንበኛችን ይሄ ነገር
Okay። እሺ።
እሺ፣ እሱን ሲያስልኩ screenshot አድርገው በቴሌግራም ይላኩልን። የሚልኩበት እኮ አንልክም አለኝ። ምን ላ- አንልክም ስላልን እኮ ነው ደውዬ ነበርና አንልክም አለኝ። history ላይ ገብቼ አለኝ። history ላይ ደግሞ የለም።
እሺ link ኡን ይል- እንዲላክሉት ማድረግ ይችላሉ። ደንበኛችን ይደውሉላቸው።
እንትን እንትን እኮ ልኬ ነበር ቴሌግራም ላይ ግን እ፣ እ፣ እየተቀበላችኝ አይደለም። pending የሚለው ማለት pending ይላል እኮ።
screenshot response ልካውልን ነበር።
እንትን እንትን የሚላለ full support ስትገባ ማለት transaction ላይ pending ይላል። pending የሚለው ልኬዋለሁ።
አዎ pending እኛ ነው።
የሚያስፈልገን እነሱ የላኩት ስክ- message ላይ እና- ያለውን transaction ID ነው።
እምቢ አለኛ።
ደንበኛችን ታዲያ እንዴት ስላለኝ እምቢ ስላለኝ እኮ ነው።
እሱን ላይ ያደረግ ነው ነው እሱን screenshot አድርገው እንዲልኩልን የተፈለገው
እኮ ገባኛ። እነሱ ግን ስደውላቸው ደንበኛችን መስመር ላይ ያለው
ስጠይቃቸው እንደዛ አለኝ። statement ውስጥ ገብተህ የዋለኝና statement ውስጥ ደግሞ እኔ history ነው የሚለው ድጋሚ አንልክም አለኝ። ለዛ ነው የ- እነሱ ጋር ደውላለኝ። ስልካቸው የሰጡኝ እነሱ ናቸው።
አዎ receipt ኡን የግዴታ ላክ ስለተባልኩኝ ነው የበሏቸው ደንበኛችን።
ኧረ ክብር ይመስገን። እና ምን ማድረግ አልችልም። አንድ ይችላል ምንም option የለም።
ምናልኝ
እነሱም እየተቀበሉኝ አይደለም።
ኦፕሽን ሌላ ያለ-
እሺ ደንበኛችን